ቴኒስ ቤስት ቤት ድምፅ ታፍኗል። በጣም ይቅርታ ድምፅ ታፍኗል፣ ይሰማኝ አይደለም።
ዲቦት ስናደርግ እሺ፣
ይቆያል።
በምን ዲፖዚት አድርገህ ነው?
በሲዲ ብር ሁለት ደቂቃ ሶስት ደቂቃ ከሶስት ደቂቃ በላይ ይገባል። አሁን ሶስት መቶ ብር ያረኩት አሁን አልገባም። አምስት ደቂቃ አለ አልፎ አልፎ እሺ፣ መሴጁን ትልክልናለህ? ከሲ- ስልክ ቁጥርን ንገረኝ እስኪ፣ ቤስት ስልክ ቁጥርን ብር ዘጠኝ ዜሮ ዘጠኝ አ እ፣ የደስ ቤቱ ዘጠኝ አስራ አንድ ዘጠኝ አስራ አንድ ሰላሳ አምስት ሰላሳ አምስት ሰላሳ አምስት ሰላሳ አምስት ስልሳ ስድስት
ሶስት መቶ ብር ነው አይደለ?
አ
እሺ ገብቶልሃል። check አድርገው አሁን ድጋሚ አ ገብቷል። አሁን ድጋሚ check አድርገው